Hello Hello አቤት ሰላም፣ ከችፕችፕ ነበር የምደውልልዎት።
እ ከችፕችፕ ነው የምደውልልዎት።
ችፕሽ ይሰማዎታል?
ይሰማል ነው እሺ፣ እስኪ ችፕችፕ ላይ ሲጠቀሙ እስኪ የተመቻችሁ ያልተመቻችሁ ነገር ካለ ማንኛውም አስተያየት ካላችሁ ለመቀበል ነበር።
እም፣ አይ ደህና ነው። አሁን የመጣልን ትንሽ ቃሪያው እ፣ እንትን አይደለም ኤርፖር አይደለም ይፍ- አይፋጅም፣ አያቃጥልም?
አያቃጥልም። ቲማቲሙም አንዳንድ አልፎ የተበላሸ አለው፣ ካሮቱም አንዳንድ አለው እንጂ ሌላው ደህና ነው። ሽንኩርቱ ቆንጆ ነበረ።
ስለዚህ ቃሪያው ላይ ነው አስተያየት ያሉት።
ይሄ ቃሪያው አይፋጅም፣ እንደውም አይፋጅም። ቲማቲሙ አንዳንድ የተጨፈላለቀ አለው። እንግዲህ በጭነት ነው ብለን አልፈነዋል።
እንጂ ከዚህ በፊት ያለው ጥሩ ነበረ።
አዎ ከዚህ በፊት ያለው ደህና ነው፣ ቆንጆ ነው።
እሺ፣ አስተያየት አሉት ስለ ችፕችፕ?
አይ ምንም የለም።
የለውትም።
እም፣ እሺ፣ እናመሰግናለን። እሺ፣ መልካም ምሽት።
እናመሰግናለን።